screenshot ኡን ይልኩልኛል ቴሌግራም ላይ እ ኮድ ያልደረሰው Hello hello፣ ጤና ይስጥልኝ። ከቺፕቺፕ ነበር የምደውልዎት።
ወይ አንዳንድ ጥያቄዎችን ልጠይቅዎት ነበረ።
አርባ አራት ሺህ እ ቺፕቺፕ ላይ ያለዎት ልምድ እንዴት ነው? app አጠቃቀሙ ላይ አጠቃላይ ስለ ቺፕቺፕ ያለዎት ልምድ።
app ኡን ሳይሆን የምንጠቀመው አንድ ቀን አዘን ነበረ።
እሺ፣ በ text ነው ያዘንነው። ድንችና አቮካዶ አዎ።
እርስዎ create አድርገው ማለት ነው?
አይ የሆነች ልጅ ነበረች፣ በእሷ አማካኝነት ነው። እስኪማ ኦኬ፣ በሴልሶች ናቸው። በሴልሶች ነው።
አዎ።
ከዛ በኋላ order አድርገው አያውቁም?
የ- ከዛ በኋላ አላውቅም። አዎ።
Okay፣ እሺ።
ሌ- ሌላ አፑ ፕሮሰስ ቀሎታል ያስፈልገዋል ወይስ መሰለኝ።
ሲጠቀሙ app ኡ ቀሎታል ወይስ እርስዎ ጭራሽ አልተጠቀሙም?
app ኡን አልተጠቀምኩትም። አዎ።
check ም አላደረጉትም። ከዛ በኋላ እ?
ከዛ በኋላ check አላደረጉትም።
እኔ ሳልሆን ጎረቤት ግን አስመጥቶ ያውቃል። አዎ
Okay እሺ። እ፣ ከብዶታል ማለት ነው አጠቃቀሙ፣ ወይም ቢስተካከል በሚነግሩን ነገር ካለ ግራ ያጋባውት ነገር አለ?
አይ ያን ያህል detail ገብቼ ስላላየሁት
Okay።
በ app ኡ እሺ።
app ኡ ቺፕቺፕ ብለን ነው የምናወርደው።
አዎ ቺፕቺፕ ብለው እ፣ ያወርዳሉ። ከዛ በኋላ ያው በ group ነው order የሚያደርጉት። Personal ም order ማድረግ ይችላሉ። እ፣ ግን ያው personal ሲሆን የ delivery charge ያደርግቦታል። የ- የ item ኡም ዋጋ ይጨምራል።
Okay።
ከዛ ያው በ group ሲሆን እርስዎ create ያደርጋሉ። ከዛ በኋላ እ፣ የሚፈልጉትን ኪሎ ይመርጣሉ። ከዛ location ይሞላሉ። ከዛ ያው በቴሌ ብር ነው የሚሆነው ክፍያው። ከዛ ያንን እንደጨረሱ የእርስዎን group link ኡን share ያደርጉላቸዋል join ለሚሉ የ group member ኦች ማለት ነው።
ም፣ እና ያው ቀላል ነው። ግራ ያጋባውትም ነገር ካለ ይደውሉልን። ያውቃሉ አይደል? የቢሮ ስልካችንን
አዎ ዘጠና አንድ ሰላሳ ሶስትም አለ ያው አርባ አራቱም ቤት አለ። ካወቁት በዛ ደውለው check ያድርጉ። እሺ እ፣ ድንችና አቮካዶ ብቻ ነው ወይስ የት- ሁሉም ነገሮች አሉ? አትክልት የተለያዩ item ኦች አሉ። ከአትክልት ውጭም አለ። እዛው platform ኡ ላይ check ማድረግ ይችላሉ። Order አድርገው ጥሩ product ነው የደረሱት።
አዎ በጣም ጥሩ ነው ቆንጆ የደረሰው።
ነው። በሰዓቱ ነው የደረሱት።
አዎ በሰዓቱ ነው የደረሰው።
Okay፣ እሺ። ስለዚህ ያው በ delivery ያችን ደስተኛ ኖት ማለት ነው።
አዎ አመሰግናለሁ።
እሺ፣ እሺ። እናመሰግናለን። መልካም አዎ